ሁሉ ስፖርት ነው እባክዎ ብልርዳው
ቅድም በስልሳ ትምህርት ቤቱ ስክሪንሹት ምናምን ያላኩልሽ ያልኩሽ እስካሁን ምንም እየገባልኝ አይደለም። ሲስተም እያያችሁልኝ አይደለም መሰለኝ እ በቴሌግራም ልከውልናል።
አዎ ልኬላችሁ ልኬልሽ ነበረ።
ማን ነው የሚለው?
ስሜ ቢዲአር አት እንትኔ ቢዲአር ነው የሚል ማን ጂሜሌ ቢዲአር ነው የሚል ግን ስልክ ቁጥር ልንገርሽ እ ቴሌግራም የላኩበትን የቴሌግራም ስምዎትን ይንገሩኝ።
ስሜ ኤርሚያስ ነው።
የቴሌግራም ስሙ ኤርሚያስ ነው የሚለው አ አ ኤርሚያስ ምን ኤርሚያስ ብቻ ነው?
ኤርሚያስ ብቻ ሌላ አለ የተጻፈበት ነገር?
እ
ሌላ የተጻፈበት ነገር አለ?
ሌላ የለም።
ስሎት ከኤርሚያስ ውጪ ሌላ ምን የሚጠቀሙት ነገር የለም?
እ ስልክ ቁጥሩን ልንገርሽ እና ናት ኤርሚያስ ደስታ ነው?
አይደለም
እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ስምንት እሺ ስልሳ ስምንት ስልሳ ስልሳ ስምንት ስምንት እሺ ሰባ ስድስት እሺ ዘጠና ሁለት ሰላሳ ሰባት
ስልሳ ስምንት ሰባ ስድስት ዘጠና ሁለት ሰላሳ ሰባት አ
እሺ እሺ ደንበኛችን አስተላልፈናል። እሺ እ
አስተላልፈንልዎታል። በትዕግስት ይጠብቁ። መልስ ስናገኝ እዛ ላይ እናሳውቅዎታለን። ቴሌግራም ላይ እሺ እሺ ፈጠን አድርጉልኝ። ኧረ
መልካም ቀን እሺ